ሄሎ ጤና ይስጥልኝ ቃል ኪዳን ከብስቶች ምን ልርዶ
ኦንላይን ነበረ መድብኝ እንትን ትክክል አይደለም አለ ኮሬክት ነበር የነደፈው ቀጥታ እንትን ነበር ቀጥታ ግምት ነበር የመደብኩት።
እሺ ምን አሉት?
ትክክል አይደለም የማያገለግል ነው አሉኝ።
ማለት ነው ሲመድቡት ነው እንደዛ የሚሉት።
አዎ መድቤ እስኪ screenshot አድርገው የላኩልኝ የሚሉትን እና እናየዋለን ቴሌግራም ላይ።
okay ቴሌግራም ላይ አዎ
እሺ።